ተነስልን እምነት ተከለስተ
አሚን ጀነራል ሆስፒታል ነው ደንበኛችን።
አዎ ከአሪፍ ነው የምደውልሎት። ዛሬ ትባላለች። እሷን ስም አልበን ከአሪፍ ከአሪፍ ነው የምደውልሎት።
እሺ ጀማል እባላለሁ።
ማን አሉ?
ጀማል እባላለሁ።
እሺ ደንበኛችን ላለፉት ሁለት ወራት በ POS ምንም አይነት transaction እያሳየን አይደለም። ምናልባት POS በ POS ኡ ላይ ያጋጠመው ችግር ካለ ለመጠየቅ ነበር።
ምን ምን ድርጅት ነው?
አሪፍ አሪፍ ፔ አሪፍ ፔ አሪፍ ፔ።
ፖስት አዎ
እስኪ አንድ አንድ ሁለት አነሰ
እሺ
Hello
ጤና ይስጥልኝ።
Hello፣ አቤት፣ ከአሪፍ ፔ ነው የምደውልሎት። ረዲ ትባላለሁ ደንበኛችን
ከየት ነው የምደውልለት?
አሪፍ ፔ
ድምፅሽ ይቆራረጣል በደንብ።
አሪፍ ፔ ደንበኛችን
Hello፣
ይሰማል ደንበኛችን
Hello፣ ይሰማል።
ድምፅሽ ይቆራረጣል። ማየ ይሰማል በደንብ።
እሺ ከአሪፍ ፔ ነው የምደውልሎት።